ቻርጀር አትመልስም እንዴ? እጠጣለሁ ማለት ነው እኮ በሎሚ ብቻ ሄሎ፣ ሰላም ጤና ይስጥልን።
አብሮ ይስጥልን።
ቺፕ ነበር የምደውልዎት።
እሺ እማ፣ የፓፓያ እና የ fish fillet order አልመጣሉትም አይደለ?
አዎ አዎ።
ይቅርታ፣ location የት ነው? የት እናምጣሉት?
እ እ የት የት ነው location ኡት? ነገር ጦር ኃይሎች ጦር ኃይሎች
ሁለቱም order ጦር ኃይሎች አዎ።
ነው የሚመጣው።
አዎ።
በቃ ነገ ይመጣሉታል። እሺ፣ እሺ ና
መልካም ምሽት። እሺ።
ና